Hello Hello
Hello፣ እ ሰላም ከችብችብ ነበር የምደውልልዎት።
እሺ፣ የቦጋለ ስልክ ነው?
አዎ፣ አዎ።
እሺ ከዚህ በፊት አቮካዶ order አድርገውን ነበር?
ከዚህ በፊት እሺ አቮካዶ እ አይ አልታዘዘም። አቮካዶ አልታዘዘም?
አ- አ- ምን ከዚህ በፊት አቮካዶ ወስደሻል? ቦ አልወሰድኩም አለች።
አይ አልወሰድኩም ሳይሆን አዘው ነበር።
አላዘዘችም እሷ።
Okay ሞላን ያውቁታል?
አይ አናውቀውም።
አያውቁትም?
አዎ፣ Okay በቃ እሺ፣ እሺ እሺ፣ እሺ። አይ